ሄሎ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ሰላም ከቺፕቺፕ ነው የደወልኩት። አሁን ደውሎ እሺ።
ነበረ ተቋረጠ።
አዎ እሺ፣ እንትን ዛሬ የሚመጣ እንትን ነበርና driver assign ራሱ አይለ ነው ተቀያሪ።
okay። በዚህ ቀር ነው የታዘዘው።
አይ በጽዮን ጽዮን okay። ሲሆን ጳውሎስ ሆስፒታል አይደል?
ጳውሎስ ዳሽን ባንክ ያው የምትለውን አዎ።
ጳውሎስ ሆስፒታል ስላለ ነው።
okay። አዎ፣ ሰላሳ ሰባት ኪሎ ሽንኩርት።
አዎ አዎ፣ ዛሬ ወጥቶላችኋል፣ ይመጣል። የ driver ወጥቷል?
ስልክ ልስጣችሁ። አዎ፣
እሺ text ታደርግልናለህ ወይ? እሺ okay።
ንገረኝ።
የመስመር ስለሆነ አይመችም እኛው። እሺ፣ እሺ ንገረኝ፣ ችግር የለም።
እሺ። ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ ሁለት
ሀያ ሰባት እሺ
አርባ ሰባት ዘጠና
ዘጠና እሺ ታመሰግናለህ።
አዎ፣ እሺ፣ እሺ። መልካም መልካም ቀን።
አሜን።